ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ሱራፌል አቤል yes ከ Afriwork Freelance ኢትዮጵያ ነበረ የምንደውለው።
ከምን ከምን?
Afriwork Freelance ኢትዮጵያ።
okay እሺ እሺ።
እሺ፣ በ video editor vacancy ወጥታችሁ ነበረ
አዎ አዎ hire አረጋችሁ በእኛ platform።
አዎ hire አደረግን።
okay እሺ፣ ሌላ የሚያስቸግራችሁ ነገር አለ? የእኛም platform ሲጠቀሙ
አይ በጣም ቆንጆ ነበር።
እሺ፣ የሚያስቸግሩት ነገር ሲኖር ወይም support ሲፈልጉ ይደውሉልን። እሺ በዚህ ቁጥር አዎ፣ በዚህ ስልክ ወይም ይሄኛው ስልክ busy ከሆነ ቴሌግራም ቻናላችንን ያውቁታል።
አዎ እዛ ላይ bio ላይ አለ። እሺ link የሚቀመጥበት part አለ አይደል? የቻናል አዎ አዎ ጋር ዜሮ ዘጠኝ ሀምሳ ስድስት ብሎ የሚጀምር ስልክ አለ። maybe ይሄኛው busy ከሆነ ወይ በዛ መደወል ይችላሉ።
አዎ። ኦልራይት ኦልራይት። እሺ እሺ።
እሺ መልካም ቀን። እሺ ቻው